እዚህ ጫፉ ቃለ ሄሎ ሄሎ አወይ እ ሄኖክ እንዴት ነህ?
ሰላም ነው?
አለን አለን። ሰላም ነው አይደል?
ደህና ነኝ እግዚአብሔር ይመስገን።
አለን። አንተ የስፖርት account ፈልገህ ነበር መሰለኝ አዲስ።
አ አ አዎ ከዚህ በፊት አለ እንዴ ተልኮልክ ነበር እንዴ?
ምን አልሽ?
ከዚህ በፊት ተልኮልክ ነበር የስፖርት account እየሰራችሁበት ነበር?
no no ስፖርት አልተላከም፣ virtual ነው።
እናንተ virtual ብቻ ነው የምትሰራው?
አዎ virtual ነው ብቻ ነበር ነው።
okay እሺ እሺ በቃ ስለዚህ አዲስ ነው ማለት ነው የስፖርት እንጂ ምንም የተከፈተ የለም።
አዎ አልተከፈተም። አዎ በቃ እሺ እሺ እሺ እሺ እንልክልሃለን ከፍተን እሺ እሺ እሺ እሺ እሺ እሺ